ማን ይባቡ
ሄሎ ጤና ይስጥልን።
አሁን ተቋረጠ። ዘግተሽው ነው?
እኔ ሄሎ።
አልዘጋሁትም ነበር።
እሺ፣ እሺ፣ ይሁን። እሺ፣ ምን አልሽኝ?
ምን አሉኝ አባት?
እኔ ለራይድ የሚሆን መኪና ወይ ኮሮላ ወይ ቪት ፈልጌ ነበረ እሺ
እና እንዴት ነው process ማድረግ የሚችለው?
ከባንክ እንዲያያዝሎት ነው?
ምን አልሽኝ?
ከባንክ እንዲያያዝ ነው አዎ የተወሰነ ብር እጄ ላይ አለና
እኮ። እስከ ቀሪ ብር ስንት ከባ- እ?
እስከ ስንት ነው የሚችሉት?
እኔ አሁን እጄ ላይ ከዘጠ- እስከ ዘጠኝ ከሀምሳ እስከ አንድ ና- እስከ አንድ አለኝ።
አንድ ሚሊዮን ድረስ።
አዎ
እሺ ምን አይነት መኪና ፈልገው ነው?
አው ቪት ነው ቪት የእንትን ኮሮላ
ቪትስ ወይም ኮሮላ ነው የፈለጉት?
አዎ አዎ
እሺ ቪትስ ሁለት ሺህ ስንት ነው የፈለጉት?
ሁለት ሺ ሁለት ሺ ሁለት ሺ ሁለት በላይ ቢሆን ጥሩ ነው
ከሁለት ሺህ ሁለት በላይ።
ቢሆን ጥሩ ነው።
እሺ ቁጥር ልስጥዎት ዜሮ ዘጠኝ
እሺ እሺ አርባ አራት
እሺ
ዜሮ ዜሮ
እሺ ሰማንያ ሰባት አስራ አንድ ላይ ደውሉ።
ሰማንያ ሰባት
አስራ አንድ አስራ አንድ ይኖራል ግን ሁለት አንዱ አዎ ደውሉና እንትን ብሏል።
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ልክ ነው።